ስለ ሰላም ጤና ይስጥልኝ።
ቤት ደውል ብሎኝ ነበር። በዚህ ዲፖዚት አድርጌ እ ዲፖዚት አድርጌ አልገባልኝም።
አልገባልህም?
እም፣ ቆየ ስንት ጊዜ አሁን ነው አይ፣ ቆይቷል። ሁለት ሳምንት።
በዚህ ነው ቤስት ቤት ስልክ ይሄ ነው።
አ ወደ ካሽ ሳንቲም ፔይ ሄሎ ካሽ ሳንቲም
በዘጠኝ ነው በዜሮ ዘጠኝ ነው የምትጠቀመው በዘጠኝ እ በዘጠኝ
መቼ ነው ቀኑ? እ ሄሎ ሄሎ ሄሎ ሄሎ ሄሎ
ሀያ አስራ አንደኛው ወር ይሰማል?
በሀያ እና አ እ አስራ አንደኛው ወር በፈረንጅ
አስራ አንደኛው ወር ቀኑ ስን- መቼ ነው?
አስራ አራት እና ሀያ አስራ አራት እና ሀያ እም፣ ሁለት መቶ እና መቶ ነው።
አንድ
ያንተ ያንተ ነው ያምትጫው እኮ ታየዋለህ ባለፈው አንተ
በአስራ አራት እና ሀያ ስንት ስንት ብር ነው?
ሁለት መቶ እና መቶ
ሁለት መቶ እና መቶ በ voucher ላይ ይሆናል። አሁን ለምሳሌ ወደ እንትን ምናምን አ- አይልክም deposit አደረገ ከሶስት መቶ ብር በታች እ?
deposit ሳደርግ ነው እኮ deposit ታደርግ ነው።
አ እሺ ይቀርብ።
deposit message ኡ ላክልኝ ቴሌግራም ላይ ላኩኝ እኮ ሁሌ ስንት ጊዜ ላኩኝ ላኩኝ ላኩኝ ስም ማነው? ቴሌግራም ላይ
profile እ?
ራፋ ነው መሰለኝ የሚለው ወይስ
ራፋ እም፣ hi ብለህ ላክልኝ እስኪ ቆይ አይቼ ልንገርሽ
እዛ ላይ hi ብለህ ላክልኝ እና check እናደርገዋለን። ምክንያቱም እዚህ ጋር አሁን ቆይ አንዴ
አ ራፋ ራፋ ውድ አገኘሽው?
ቆይ ሰርች ያደርጋል።
ራፋ ኤች ኦ ኦ ዲ ስፔስ አለው ማለት
ኦኬ አግኝቼዋለሁ። ቆይ እስኪ
የሆነ ሰዓት ከሁለት ሰዓት በ- በዚህ ሁለት ሰዓት ውስጥ ይገባላል ብሎ ነበር።
እሺ አንዴ ቼክ አድርገን ለቻፓ ተልኮላቸዋል። ቼክ አድርገን ደውል። ቆይ ቆይ አንዴ ቤቢ ሾ ይሄ አንቺ አውሪ። ሄሎ አቤት የትኛው ነው? እስኪ እንትን አድርግበት mark አድርገህ ላከው። ነዋ text ኡ እ?
ከላይ text ሁለት መቶ ብር የተላከ አለ ከታችም የተላከ አለ አ እኮ የትኛው እንደሆነ mark mark አድርግበት
ሁለቱም ነው እኮ ይኸውልህ ሰባ አምስት ብር ሀምሳም ስለላክ
አ እ፣ የሁለት መቶ እና የመቶ ላይ ማርክ አድርግበት
እሺ mark አድርገህ